ሌላው ጤና ሌላው ዶት hello አይሰማም።
ይሰማል። ጤና ይስጥልን። ምን ልርዳዎት?
flight ነበረች ነገ እሺ፣ ከየት ወዴት ቤልጅየም ነበር?
ይበር ብራስል።
አዲስ አበባ ወደ ቤልጅየም።
እሺ፣ ለመቼ ነው?
አይ flight አለ አዎ አለ። በምን አየር ነገ፣ መንገድ ነገ።
ይሁንልዎት? እሺ፣ በኢትዮጵያ ኤርላይንስ ሲሉ እሺ። መመለሻ መቼ ይሆን?
መመለሻ ከአንድ ወር እስኪ በኋላ okay።
flight አለ ነገ እንድትሄልኝ ነበር አዎ ቦታ።
እሺ፣ check ላድርግልዎት አንዴ መስመር ላይ በኢትዮጵያ አየር መንገድ ለስንት ሰው ነው?
ለአንድ ሰው ነው አይደል?
እሺ፣ ይቅርታ አንዴ መስመር ላይ ጠብቁኝ። ለነገ ሙሉ ነው የሚያሳየው። ለመቼ ላድርግልዎት?
ነገ ስንት ሰዓት ነው flight?
ነገ ማታ ነው flight ኡ። ግን ማታ እ፣ ስንት ሰዓት?
ማታ መነሻው ያሳይሻል?
አዎ ያሳየኛል።
እ፣
ስድስት ሰዓት ከሩብ ይላል። ቆይ እስኪ አንዴ ስድስት ሰዓት check ከሩብ ላድርግ።
ነዋ።
አዎ check ላድርግልዎት ድጋሜ። ከነገ ወዲያ ሊሎት
አይ የነገ ነበረ የነገ okay።
ነገ maybe ነገ ካለ ሙሉ ነው የሚለው።
ግን ስንት ሰዓት ነው ማታ ስንት ሰዓት ነው flight ኡ?
ማታ በኢትዮጵያ አቆጣጠር
ጠዋት እዛ አንድ ሰዓት ተኩል ነው የሚደርሰው።
አዎ እዛ ብራስልስ